ሄሎ ሄሎ፣ ሰላም አለሽ?
ሰላም፣ እግዚአብሔር ይመስገን። ዋሽንግተን ዲሲ አይ ከሆስፒታል ነበር የምደውለው።
እሺ፣
ሄሎ፣ እየሰማሁሽ ነው። እሺ፣ እሺ፣ እሺ ማ ሰላም ነሽ?
እግዚአብሔር ይመስገን።
አ- አንድ ሬድ ያለ patient አለ ICU የሚገባ እና አ- no የካ ሆስፒታል እሺ፣ እንትን ይኖራቸዋል የነጻ እድል ምንም afford አያደርጉም ቤተሰቦቹ።
አልገባኝም። ጥያቄሽ እንደዚህ clear አድርግልኝ። አምቡላንስ እሺ።
የኛ service በነፃ ነው የፈለጉት ወይንስ no አምቡላንሱ በከኛ መድ ማድረግ ይቻላል።
እሺ፣ ምንም አፎርድ አያደርጉም።
እሺ።
መነሳቱን ነው
ምን MRI ነው ስካን ነው አይደለም ሲቲ ስካን ሲቲ ስካን?
አ።
እሺ፣ እ፣ ቆይ አንዴ ይሄ ነው ስልክሽ። እኔ ለሚመለከተው ክፍል ላ- አዎ፣ ይሄ ነው።
ልላክሽና ለስልክሽ ልላካ- ልላክላቸውና እነሱ ደውለው ያለውን ነገር ያወሩሻል።
እሺ እሺ እሺ